ኢትዮጵያ ህይወት ነኝ ምን ልርዳው
Hello hello
ደንበኛችን አይሰማዎትም?
ይሰማል ይሰማል።
ምን ልርዳው እባክዎት?
ምን ልርዳዎት? ይኸው እስካሁን አልተስተካከልም እኮ ከጠዋት ጀምሬ ስደውላለሁኝ።
ምን አሉኝ? ደንበኛችን ድምጾት ይቆራረጣል።
ማሽን ተበላሽቶብኛል አልሰራም ብሏ ብዬ ጠዋት አመልክቻለሁ። ከዛም በኋላ ደውያለሁ። አሁን ሶስተኛ ጊዜ ነው ስደውል።
እሺ ደንበኛችን በጣም ይቅርታ። እኔ መልሼ እንዳስታውስሎት እባክዎትን ቪዛ ሂዶት ንገሩኝ።
እሺ ዜሮ ዜሮ ሀያ ሰባት
TIN number ኡ ነው?
የ SIM number ቁጥር ነው ወይ ስልክ ነው የፈለግሽው?
አይ BGI ID መለያ ኮድ የእርሱ
ዜሮ ዜሮ ሀያ ሰባት ዜሮ ዜሮ ሀያ ሰባት ሰላሳ አምስት ሰላሳ አምስት ዜሮ ሰባት ሰላሳ ዘጠኝ
ዜሮ ሰባት ሰላሳ ዘጠኝ
SIM number ቁጥር ማለት ነው።
Okay TIN number ኡ ነው?
አዎ
እሺ እባክዎትን መስመር ላይ ጠብቁኝ።
እሺ
ደንበኛችን መስመር ላይ ስላቆየሁት ይቅርታ። የተመዘገቡበትን ስልክ ቁጥር ያውቁታል? በዚህ ስልክ አላገኘሁትም።
ይሄ ስልክ ነው ሀምሳ አንድ መጨረሻ ዜሮ ዘጠኝ አስራ ሶስት አርባ ዘጠኝ ሰላሳ ሰባት ሀምሳ አንድ ዜሮ ዘጠኝ ሀምሳ ሶስት አርባ ዘጠኝ አርባ ዘጠኝ ሰላሳ ሰባት ሀምሳ አንድ ሰላሳ ሰባት ሀምሳ አንድ
እ
እሺ እያየሁሎት ነው። እባክዎትን ይጠብቁኝ መስመር ላይ
ኧረ ስንቴ ነው የምታየው? ኧረ ፈጣሪ
ጠዋት የተመዘገቡበት ስልክ ቁጥር የስልክ ቁጥር ነው ደንበኛችን።
እ ጠዋት የተመዘገቡበት ስልክ ቁጥር የስልክ ቁጥር ነው።
አዎ የራሴ ነው። ቁጭ ብዬ ስጠብቅ እስካሁን የመጣልኝ ሰው የለም፣ አልተሰራልኝም። እኔ እዚህ ጋር የቤት ኪራይ ከፍዬ ግብር ከፍዬ ነው የምሰራው አይደል?
እሺ ይቅርታ እንጠይቃለን ለተፈጠረው ችግር። የቤቱ ስም ምን ይባላል?
ሲና ግሮሰሪ አቦ ጨራ ሲና ግሮሰሪ።
ቲና ግሮሰሪ።
አዎ
እሺ
Hello ደንበኛችን አለው እየሰማሁት ነው።
ኧረ ይበቃኛል። ይሄ ብር እኮ ሰርቼ አይደለም ስራ የለኝም እኮ ዘግቻለሁ። ይበቃኛል።
የእርሱ ስም አዲሱ ነው።
አዲሱ አዎ የአስራ አምስት ቀን መስመር ላይ ይሞላል። technician ይመጣል ይወጣል፣ ይወጣል፣ ይመጣል፣ ያያል፣ ይሄዳል። ምንድን ነው እንደዚህ?
ነው። አዲሱ ነው የእርሱ ስም።
አዎ
እሺ ቅሬታዎትን መልሼ ለሚመለከተው አካል አስተላልፌልዎታለሁ።
እሺ